ሰላም ጤና ይስጥልኝ። ቺፕቺፕ እባክዎ ምን ልርዳው?
አሁን ደውዬ ነበር ትንሽ ማለት አንድ ሀያ ደቂቃ በፊት እሺ ምን ነበር ጉዳዩ? ይቅርታ እኔ አልነበር ሹፌራት የሹፌራችሁን ስልክ ሰጠሽኝ አስራ ሶስት ቤት እሱን ይዞት የወጣው ብለሽ ስልኩ ግን አይሰራም።
ይቅርታ እኔ አልነበርኩም የሰጠሁት ፍጹም ነው።
እሺ አዎ እዚህ ጋር መጣልኝ። የት አካባቢ ነበር location?
ሀራ መድኃኒዓለም ኮተቤ
አስራ ሶስት ቤት ነው የተሰጠሁት።
አዎ አይሰራም ስልኩ ስልኩ አይሰራም የሱ
የእሱ አይሰራም አዎ okay። እዚህ ጋር ያለው እሱ ነው። እስኪ ደውለን እናሳውቀውታለን። እሺ ይቅርታ።
እሺ እሺ እ፣ ልወጣ ስለሆነ ነው አፍጥኝልኝ እስቲ እማዬ
ካሉበት ቦታ ሊወጡ ነው።
አዎ እ፣ እንትን በይልኝ እሺ እሺ፣ ደውላለን።
እሺ እሺ ኦኬ